ጤና ይስጥልኝ የተሰበራ ምርጫ ማዕከል ባኮም ለዶ ሰላም ጤና ይስጥልኝ እ መረጃ ፈልጌ ነበረ።
ይቻላል።
እሺ ካናዳ ፍላይት ፈልጌ ነበረ ቶሮንቶ።
ቶሮንቶ አዎ እና ዋን ዌይ
ዋን ዌይ።
ለአንድ አዎ እሺ ለመች ነበር የፈለጉት ቀኑ?
ኦክቶበር
ኦክቶበር ስንት?
ኦክቶበር ሰላሳ October 30 እም።
ለአንድ ሰው ነው አይደለ?
ለአንድ ትልቅ ሰው ነው ለአንድ ህጻን ልጅ ለአምስት አምስት ለአንድ ትልቅ ሰውና ለአንድ ህጻን ልጅ።
እም።
እሺ አንዴ ይጠብቁኝ መስመር ላይ እሺ ያየሁት ነው።
discount ያለው season የለም
እ?
ረከስ የሚሄድበት ጊዜ እንደ ወቅቱ ይለያያል አይደለም
እስኪ check ላድርግሎት እሱንም አንድ ላይ አንድ child እና አንድ adult ነው አይደል ያለው?
አዎ እሺ አንድ
ለአንድ አምስት አምስት ልጅ እና ለትልቅ
እሺ hello ወየ ይቅርታ መስመር ላይ ስላስጠበቅኩት እሺ ሊቀንስ በረራ ያለን በ Egypt Air ነው። አንድ stop ካይሮ ላይ ያለው የሰላሳ ሶስት ሰዓት በረራ ነው።
እሺ
እሱኛው መቶ ሰላሳ ስድስት ሺ ሁለት መቶ ሀምሳ ሰባት ብር ነው።
ለሁለት ሰው ማለት ነው አዎ አንድ adult ና አንድ እሺ።
child።
በ ET ስ
በ ET ያለን በረራ አንድ stop ለንደን ላይ ያለው የሀያ አንድ ሰዓት በረራ ነው። እሱኛው ይጨምራል መቶ ዘጠና አምስት ሺ ዘጠና አራት ብር ነው።
okay እሺ ለሁለት ሰው ማለት ነው
አዎ አንድ adult ና አንድ child ዋጋውን አንድ ላይ ነው።
አዎ እሺ እሺ አመሰግናለሁ እናመሰግናለን ስለደወሉ። መልካም ቀን።